ማለት ነው። አልልም ድንጋዬ አልልም ማለትህ አልልም ማለትህ ይችላል እግዚአብሔር ይችላል መስራት አልልም ተራራ አልልም በርሃ አልልም ተራራ አልልም ተራራ ይችላል አምላኬ ሁሉንም ሊሰራ ደመናም በላይ ትንሽ ምልክት ንፋስም ባይኖር የሚያመላክት ይሄ ሸለቆ ውሃ ይሞላል። ለጌታ ኢየሱስ ምን ይሳነዋል? ከፊቴ ባህር ድቅን ልልም ፈርዖን ከኋላ ቢገሰግስም በቃም ልጃለ አልመለስም፣ እሻገራለሁ አልደነግጥም። በቃም ልጃለ አልመለስም፣ እሻገራለሁ አልደነግጥም። ቢሆን አለት ቢሆን ተራራ ከቃሉ ጋር ነኝ ምንም አልፈራ። ቢሆን ድንጋይ ቢሆንም ጋራ ኃያሉ ጌታ ነው ከኔ ጋራ። ቢሆን በረሃ ቢሆን ሐሩር ውሃን ያፈልቃል ምንም ሳይኖር። ቢሆን ድንጋይ ቢሆን ተራራ ኢየሱስ የኔ ነው ምንም አልፈራ። ህዝቡን በጉዞ እሱ የመራው ከፍሎ ባህሩን የሚያሻግረው የደረቀውን የሚያለመልም ሳይኖር ደመና ሰጪ ዝናብን የደረቀውን የሚያለመልም ሳይኖር ደመና ሰጪ ዝናብን ሊሆን ቢመስል ከባድ ነገር ኢየሱስ ስላለ የለም ችግር ቢሆን ጦረኛ የሚያስፈራራ ንጉሱን ይዤ ምንም አልፈራ። ቢገዝፍም እርሱ እንደ ንፍሊም ኢየሱስ ያለ ሽንፈት የለም። ለሰው የሚከብድ ቢመስልም ብርቱ እንደ ያሪኮ ረዝሞ ቁመቱ እዞረዋለሁ እኔ በቃሉ አስተማማኝ ነው የኢየሱስ ኃይሉ ለሰው የሚከብድ ቢመስልም ብርቱ እንደ ያሪኮ ረዝሞ ቁመቱ እዞረዋለሁ እኔ በቃሉ አስተማማኝ ነው የአምላኬ ኃይሉ አልልም ማለት ነው አልልም ድንጋዬ አልልም ማለትህ አልልም ማለትህ ይችላል እግዚአብሔር ይችላል መስራት አልልም ተራራ አልልም በርሃ አልልም ተራራ አልልም ተራራ ይችላል አምላኬ ሁሉንም ሊሰራ አልልም ድንጋይ ነው አልልም ተራራ ይችላል እግዚአብሔር ሁሉንም ይሰራ አልልም ሐሩር አልልም በርሃ የሚያፈልቅ አምላክ ነው ከአለት ውሃ